እትቱ በረደኝ እያለ ሰው ሁሉ ደሞ እንደለመደው ሲደርብ ላመሉ አይደርብም ልቤ ሌላ ተመኝቶ ፀሐይ የሆነ ሴት በፍቅር አግኝቶ የኔ ጽዳት ህዋለች የኔ ጽዳት ዱፍ በረዶ ሳቃለች መቼ ይበርዳል ሁለም እጅሽም ሳጣሽ ካይኔ ሁለም እጅሽም ምናው ፍቅሬ አንድ ቀን ሳላስበው ቢያየኝ በጨረፍታ ልቤ ሙቀት ተሰማው የዋልሽ ተረታ አንድ ብዬ አየሁት ሁለት ብዬ ተመኘሁት ሶስት ብዬ ላናግረው ስሞክር እሱም ሄደ እኔም ስግደረግድር